હોય કરે છે પેલો દેવન્ય કસરત હોય હોય હે వింటూ సవత్తనా ఉంది ఏ.
ఆరాతి నెంబర్ సరే አራቱ తర్వాత ሀያ የሚባለው አንተను እስቲ ቼክ ላድርግልሽ
እስቲ ቆይ ካልሞሉ ላድርግልሽ።
አይ ካልሰራ ነው ግን አንዴ ልሞክረውና ወይ ድንቅ ያርግ
እሺ እንደገና ዊንዶ ይጫንለት ወይ አይ ቆይ ካልሰራ እነግርሃለሁ ልሞክረውና ኤክስትራክት ላድርገውና ፋይሉን
እንትኑ ማብጃር እንትን ብሎበታል ቅድም ተጭኖበታል አይ፣ ገባኝ አይ ጀር ቢጫንም አይ ይሄ ጌሙ ደስ ይለ ከሰራ ሰራ ካልሰራ እነግርሃለሁ እሺ፣ በቃ ልሞክረው አንዴ እሺ ሞካከል